ሊበጡ ይነስጥልኝ ቃል ከቤት ቤት ምንድን ነው ከቤስት ቤት እንትን ዲፖዚት ወደ ሁለት ሺህ ብር እንትን ልል ብዬ እሺ ኮንፈርም ሴቪንግ ሆነብኝ።
በስልክ ቁጥር ነው አዎ፣ አ- በዚህ አይደለም እሺ ንገሩኝ ዜሮ ዘጠኝ አስራ አምስት እሺ ዜሮ ሰባት
እሺ ሀያ ዘጠኝ እሺ ሰማንያ አራት
እሺ ስንት ብር ነው ያለኝ ስድስት መቶ የዛሬ ነው
ትላንት ትላንት ትላንት እሺ አንዴ መስመር ላይ ጠብቁኝ እሺ በ voucher ነው withdraw ያደረጉት እ?
በ voucher ነው አዎ።
ስለዚህ account history የሚለው ውስጥ ይገቡና voucher history የሚል አለ እሺ።
እዛ ላይ የትናንትናን ቀን ያስገቡና እ።
ያገኙታል voucher ኮዱ ይመጣሉታል አንድ ፊደልና አምስት ቁጥር ነው
ማለት አንቺ ወደ account ልትመልሽልኝ አይሻልም? እንደዛ አይሻልም?
አይ እርስዎ ኖት መመለስ የሚችሉት
እና የ voucher ኡን ኮዴን ነው የማገኘው።
እኮ account history የሚለው ውስጥ ይገቡና account history አዎ እሺ፣ ከዛ account history ከሚለው አጠገብ voucher history የሚል አለ።
አዎ፣ okay voucher history አዎ ከዛ ከዛ የትናንትናን ቀን ያስገባሉ።
okay search start date end date የሚለው አዎ እሱ ላይ ሁለቱንም የትናንትናን ቀን ያስገባሉ።
ከዛ እንትን የሚለው insert voucher code
እ insert voucher code የሚለው ላይ
አይደለም enter የሚለው ይነኩታል። start date እና end date ካስገቡ በኋላ enter የሚለው ይነኩታል።
እሺ
ከዛ ይመጣሉታል በ box ሆኖ pending የሚል amount ኡ ስድስት መቶ ብር የሚል እና voucher code የሚል
okay ከዛ search ላድርገው ብዬ አዎ አዎ ከዛ voucher code ይመጣሉታል። እሱን ኮፒ አድርገው ወይ መልሰው deposit ያድርጉት ወይ ደግሞ በ-
ይኸውልሽ አሁን እ፣ እንትኑን ብቻ ነው የምናስገባ ማለት ነው date ኡን ብቻ
ምን አለ date ኡን ብቻ ያስገቡና አዎ voucher code
እ voucher code አናስገባው
አይደለም እሱ ጋር አይደለም የሚያስገቡት ቀኑን ያስገቡና እ።
ከዛ ይመጣሉታል voucher code አንድ ፊደልና አምስት ቁጥር
እንደዛ ነው አዎ ከዛ እሱን ኮፒ አድርገው ወይ መልሰው deposit ያደርጉታል ወይ ቤስት ቤት ሱቅ በአቅራቢያው ካለ ከዛ ሄደው በሱ ኮድ ብሩን መውሰድ ይችላሉ
ወደ account ኤ ውስጥ አይመለስም መመለስ ከፈለጉ deposit ያድርጉት መልሰው ኮዱን ኮፒ ያድርጉትና እ።
መልሰው deposit ወደ ኋላ ተመልሰው deposit የሚለውን ተጭነው በ voucher የሚለውን መርጠው ኮዱን ሲጠይቆት ኮዱን ያስገባሉ ማለት ነው
እሺ እሺ እሺ ይሞክሩትና ካልገባሉት ያሳውቁን አየህ እሺ መልካም ቀን